Hello ሰላም ጤና ይስጥልኝ።
እንዴት ናቸው?
እግዚአብሔር ይመስገን ሰላም።
ይሰማኛል። ወደ አስኮ ሽንኩርት አዝዬ ነበረና
እሺ አልተደወለልኝም።
መች ነበር ያዘዙት?
ትላንት።
በዚህ ቁጥር ነው?
አዎ
check ላድርግልዎት። እሺ። ሽንኩርት ነው?
ሽንኩርት አዎ።
አዎ ወጥቶለታል። አዎ እ?
driver ኦቹ ይደውላሉ ሲደርሱ።
እ፣ አሁን ስልኩን ማግኘት አልችልም ማለት እ፣ ምን- የ driver ኡ እ፣ አዎ አሁን እዚሁ አያሳየኝም። ለዛ ነው።
እ፣ በቃ እሺ።
እሺ ካልመጣልዎት ወደ በኋላ ይደውሉልን።
እሺ።
እሺ እናመሰግናለን።